Hello ጤና ይስጥልን። ከቤት ቤት ነው የምደውለው።
እሺ እሺ እስቲ ቁጥርን ንገረኝ። የቤት ቤት ቁጥርን።
ዜሮ ዘጠኝ አስራ አንድ እሺ ዘጠኝ አስራ አንድ
ሀያ አምስት አስር አርባ ሰባት
እሺ መልሰህ withdraw አድርገኸዋል ወይስ?
አ መልሶ ይዝግሮ አድርጌዋል። ሁሉንም አድርጌዋለሁ።
እሺ እና አልገባልህም? ያረከው አልገባም። አዎ ወዴት ነበር ያረከው?
ንግድ ባንክ
ድጋሚ ወደ ንግድ ባንክ።
እ
ቻፓ እዚህ ጋር የሚያሳየኝ አስር ሺ አስር ሺ ሀያ ሺ አ ከዛው ሌላ ደግሞ እ ድጋሚ አስር ሺህ ስትሞክር ድጋሚ አስር አስር ሺህ ስትሞክር fail አረገብክ። ሀያ ሺው ግን ገብቶልሃል። ሀያ ሺው ገብቶልሃል።
እሺ ወደ ማንዴላ account ገባ።
አይደለ? ማንዴላ አይደለ?
አ እኮ አዎ።
ማንዴላ ጀማል ወደ ንግድ ባንክ account ላይ ገብቶልሃል።
እሺ ደ- ሁሉም ጋ- ይልኛ ሁሉንም ይኸውልህ አሁን አንተ withdraw ያዘዝከው አስር አስር ሺህ ሁለት ጊዜ ገብቶልሃል።
አ ሌላው ግን deposit አረክና ከዛ በታች አንድ ሺህ ብር እሱ ገባልክ። ከዛ በታች የሞከርካቸው አስር አስር ሺህ እንትን ነው ሌላ fail አደረገው።
ሆኗል።
ትናንትና መለ- መለሳቸው እኮ ትናንትና መለሳቸው።
መለሳቸው። ግን ምንድነው አስር አስር ሺህ ያረካቸው ሀያ ሺህ ገብቶልሃል ነው ወደ ንግድ ባንክ check አድርገው።
እሺ ሌላማ ቁጥር አለ እስቲ ይልኝ።
እሺ ንገረኝ። እሺ
ዜሮ ዘጠኝ አስራ አንድ እሺ
ዜሮ አምስት ሀያ ስምንት ዜሮ ስምንት
እዚህ ላይ ምንድን ነበር የነበረው?
አ- አስተላልፌ ነው። ከዚህ የዚህንም ከዚህ መልሶት አስ- ነበር።
አሀ ከዚህ አስተላልፈ ነው። እሺ አዎ፣ መልሶት ነው የዚህንም። ከዛ መልሼ withdraw አደረጉ።
እዚህ ላይም አስር ሺህ የገባ ያሳያል። እ፣ ዛሬ አስር ሺህ እንደገባ ያሳያል። withdraw እንደተደረገ withdraw አዎ እኮ አዎ፣ ትናንትና የመለሰውን ነው መልሼ የላኩት አ እኮ አስር ሺህ withdraw አድርጋል።
እኮ ትላንት process- የሚያሳየኝ pro- አዎ failed አ አዎ፣ process ላይ ነው የሚለው።
እኮ አሁን ግን እዚህ ጋር እንትን ነው balance ዶ ነው አለ አንዴ ገብቷል። እዚህ ጋር የሚያሳየው እንደገባ ነው።
ቆይ check አድርጌው check እደውልልሻለሁ። አንዴ አድርገው። አዎ። እኮ እሺ፣ ምን- እሺ፣ አዎ ከማ- ማንዴላ ከማስ- እሺ፣ ከማስለፋት እሺ እሺ።
እሺ